hello ጤና ይስጥልኝ በግርዱ hello account ካለው ብለሽ ነበረ አለ አልደረሰም እኮ hello
ወይ hello?
እኔ ነኝ እሺ ድጋሚ ላልኩልህ hello ሰላም አ፣ account ካለው ብለሽ ነበር ቁጥራቱን አልደረሰም ንገሩኝ እሺ ዜሮ ዘጠኝ ዜሮ ዘጠኝ አስራ ሶስት
አስራ ሶስት አስራ ስምንት አስራ ስምንት እሺ አስራ ሰባት አስራ ሰባት ሰባ ስምንት አስራ ሰባ ስምንት
ዜሮ ዘጠኝ አስራ ሶስት እስኪ
ዜሮ ዘጠኝ አስራ ሶስት አስራ ስምንት እሺ አስራ ሰባት አሁን ልክ ያለው ሰባ ስምንት እሺ አሁን ልክ ያለው ይህ መልካም እሺ፣ እሺ።
እሺ ሰላም